Hello ዶንኪ ቲዩብ ነው? ስራ ለመመዝገብ ነበር እኔም
ቪዲዮ ላይ link አለ። በዛ link apply ያድርጉ።
እ
link አለ ቪዲዮ ላይ፣ በዛ link apply ያድርጉ።
ቪዲዮ ላይ ግ- apply እናድርግ።
አዎ link አለ፣ መመዝገቢያ link አለ።
እ ላይ ገብቶ apply ያድርጉ።
አሀ፣ እሺ